ይስጥልኝ አስቴር አዲስ ነኝ በኮምኖቶ
ሰላም ጤና ይስጥልን ልክ የነበረ ቅድም ላክላችሁ
እሺ ደንበኛችን ስምዎት ማን ይባላል ናትና የለም
እሺ ወደ ቴሌግራም አካውንታችን ልከውልናል ልክ ያለ ስልክ ቁጥሬን እና ስሜ ሙሉ ስልክ እሺ የቴሌ ብሩን ደረሰኝ ስልከውናል የቴሌ ብሩም ሳይሆን እንትን ነበረ በሁሉ ስፖርት እሺ እሱን ልከውልናል
ነው እሱ እንትን የለውም የደረሰኝ ዝርዝሩን ነው deposit ያደረኩበት ነው ምልከው አዎ ደንበኛችን ከሁሉ
እ?
የ- ከሁሉ ስፖርት transaction ውስጥ ገብተው እሺ የወጪ ያደረጉበትን ወይ ደግሞ deposit ያደረጉበትን የገንዘብ ዝርዝር ያ- ያሳየውታል።
እሺ እርስዎ ሊያወጡት የፈለጉትን successful የሚሉትን ያንን screenshot አንስተው ወደ ላኩበት ቴሌግራም አካውንት ይላኩልን።
እሺ
እሺ መልካም ቀን።
ይኸውላችሁ